hello ሰላም ጤና ይስጥልኝ።
hello ሰላም ነው እመቤት ሰላም እግዚአብሔር ይመስገን።
እንትን እዚህ ችብ ችብ የመጡ ልጆች ነበሩና እዚህ ወሎ ሰፈር ማለት ነው።
እሺ ሰፈር የዛ እንትን ነበረ ምንድን ነው እሱ ደንበል አንፎ የሚባል ሰፈር ማለት ነው። ከዛ እስከዛ ድረስ መምጣት እንችላለን ብለው ነበረ። ላዝዝ ፈልጌ ነበረ።
አባዶ
no አንፎ
okay። አንፎ ወዴት ነው? አንፎ ሸገር ሲቲ ሆኖ እም፣ ያውቁታል ያልስላቸው እዛ ድረስ እንሄዳለን ብለውኝ ነበረ።
driver ኦቹ ብለዋል።
ነው okay፣ ያው ሌላ product እንግዲህ ማን ይሁን ማን አላውቅም እንጂ አዎ፣ ዛሬ የመጡት ልጆች እንደዛ ብለውኛል። እዚህ ወሎ ሰፈር ነው። ምን አዎ።
ያህል እርግጠኛ ነሽ? ነገ ላልመጣ እችላለሁ ስራ እና እዛ ድረስ ካመጡልኝ ልዘዝ ወይ ልልሽ ፈልጌ ነው።
okay፣ አንዴ check አድርጌ መልሼ እንደውሉት።
አዎ ይኸውልሽ ደንበል ማነው ሸገር ሲቲ ሆኖ አዎ እንደ አንፎ በይው ልዩ ስሙ አንፎ okay። ከ- ከ- ወዴት ደንበል።
በጃሞ ነው?
አይደለም እ፣ በቤተል or ደግሞ ቀራኒዮ ቀራኒዮ ከፍ ብሎ ከወይብላ ማርያም እሺ፣ እሺ፣ መልሼ ደውሉ።
ያ- እሺ፣ እሺ